ባስኩ ምን
መዝገብ ነበር ለስራ
እሺ ሙሉ ስሞትን ይንገሩኝ
አመሀ ይሁን
እድሜው ስንት ነው አመሀ
እድሜ ሀያ ሶስት
የት አካባቢ ነው የሚ-
እኔ አያት አካባቢ እሺ መስራት የሚችሏቸውን ስራዎችንና ልምዶትን ይንገሩኝ
እሺ፣ እኔ መስራት የምችላቸው ሙሉ ኤሌክትሮኒክስ maintenance ነው እሺ
washing machine ፍሪጅ ሙሉ የቤትና የቢሮ እቃዎች ማለት ነው እህ፣ እሺ የስንት ጊዜ ልምድ አለዎት
ልምድ አመት ስራ ላይ እየተማርኩኝ ስራ ላይ ነበርኩኝ እና የልምድ አንድ አመት አለ